ጤና ይስጥልኝ በሽታዎች በቂ ነው የምንረዳው ጤና ይስጥልኝ ሰላም አለን እንትን ከትላንትና ጀምሮ ትላንትና ጠዋት ከቤስት ቤት ወደ ቴሌብር አስተላልፈን ነበር እሺ
እና በስልክ ይገባላችኋል ይገባላችኋል እየተባለ ግን እስካሁን አልገባልም በቻፓን ያደረግከው
አዎ በቴሌብር ማለት ነው ከቤስት ቤት ወደ ቴሌብር ሶስት መቶ ብር ይሄ ነው የቤስት ቤት ስልክህ አዎ ዜሮ በዜሮ ጤና ሰላሳ እሺ አንዴ ጠብቀኝ
አጋባ
እሺ አዎ ለቻፓ inform አደርግልሃለሁ እሺ ይገባልሃል እሺ ትናንትና ጀምሮ እንደዛ እየተባለች ነው አዎ ትንሽ ያስቸገራቸው ስለሆነ ነው system ቻፓዎች ዛሬ settle እናደርገዋለን ስላሉ ይገባል ዛሬ እሺ በጣም ይቅርታ እሺ ስለዘገየ መልካም ቀን